Hello hello hello አቶ አምደ ጻድቅ አቤት ከ STEM for Kids ነበር የምደውልልህ እንዴት ዋላችሁ
እግዚአብሔር ይመስገን ሰላም ዋልክ ክብሩ ይስፋ
እግዚአብሔር ይመስገን ሌዊ የ summer camp class ወስዶ ነበር አይደለ ትክክል አዎ hello hello ይቆራረጣል ስልካችሁ ስልካችሁ ይቆራረጣል አዎ ወስዶ ነበረ ሌዊ
ሄሎ
ሄሎ አይሰማም እሺ እንዴት ነበር አሁን ይሰማኛል እንዴት ነበር ቆይታው
ቆንጆ ነበር ወዶታል እንደውም በጋም እዛ ነው የምቀጥለው እያለ እያስቸገረን ነው
ምን አሉኝ
በጋም እዛ ነው የምቀጥለው ሌላ ትምህርት ቤት አልገባም ብሎ አስቸግሯል አልኩኝ
አረ በጣም ደስ ይላል ስለዚህ የመቀጠል እቅድ ካለው
እያሰብን ነው እንደዛ የመጨረሻዎቹን ቀኖች ስላልቻለ አልመጣም። ሰርቲፊኬት ነገር ካለ collect አደርጋለሁ ካላችሁ አለ አለ ነበረ ቅዳሜ፣ አሁን ያለፈው ቅዳሜ ነበረ።
ያው ቅዳሜ ልደቱ ስለነበር መምጣት አልቻለም።
አልቻላችሁም?
ለዛ ነው። ትቀጥላላችሁ?
ለማንኛውም time አዎ፣ weekend class አለን። እሱን ላሳውቅ ነበር የደወልኩልህ።
እንችላለን communicate እናድርገውና እንየውና schedule ኣችንን
Okay እንመጣለን።
በጣም ጥሩ። እሺ፣ በማንኛውም ሰዓት ቢሮ ስላለን መጥተን discuss ማድረግ ይቻላል።
እሺ፣ እሺ፣ እኔ ማለት እሺ፣ በጣም አመሰግናለሁ። መልካም ቀን።